ዋዬ hello ላኩል በ WhatsApp አየሁት። already እነሱ እየሰሩት ነው። thank you ዶክተር አሽብር እንትን አለው ራሱ ፓሳ ነው። ጥሩ እሺ።
ቶሎ ሂድላቸው አለ ሰዎቹ።
አዎ እየጮኸ ነው እየደወለልኝ ነበር። sorry jam ይዞኝ jam ይዞኝ ነው እያልኩት በቃ እዝ- እዚህ ያለቀልህ ነው።
እዚህ። አዎ
እሺ፣ እሺ ሰዎቹን አካተቱልን።
አዎ እሺ እሺ ዋናው እሱ ነው።
አዎ አዎ ዝም